hello ጤና ይስጥልኝ።
አቤት ጤና ይስጥልን።
አቤት
ያው እንትን ቦታ ለመያዝ ነበር።
stand-up comedy እሺ የስንት ሰዓቱን? ቀን ስምንት ሰዓት በአለም ስምንት እና ምሽቱ ሁለት ሰዓት ነው ያለው። የስምንት ሰዓቱን ነው
ስምንት ሰዓቱ የት ነው?
አለም ሲኒማ
እዚህ ቦሌ ቴኒስ አለም የለም?
ሲኒማ እ፣ እዚህ አይደለም በአሁኑ
እም፣
እና ምሽቱ ሁለት ሰዓት ደግሞ በቤስት ዌስተርን ሆቴል ነው እዛው ቦሌ።
አይ አይ የልጆች እናት ነኝ። የስምንት እሺ ሰዓት።
እ፣ የስምንት ሰዓቱን መሳተፍ ይችላሉ።
እ፣ okay በአለም ሲኒማ በምንድን ነው እንትን የምትሉት ክፍያ?
እ፣ ክፍያው transfer ማድረግ ይቻላል። እዛው መጥተው በአካልም በ cash መክፈልም ይቻላል። መግቢያ አራት መቶ ብር ነው።
እሱማ ዩቲዩብ ላይ ነው በ- በየሰዓቱ ነው የምሰማው።
እሺ እሺ ስሙት ንገሩኝ።
ኢየሩሳሌም አዳነ
ኢየሩሳሌም ማን አሉ?
ኢየሩሳሌም አዳነ
እሺ
እና ሜሮን ፍቃደ ስላሴ
እሺ እ፣ የእርስዎን ስም ልመዝግብና ሁለት ሰው ለዋለሁኝ ቦታ ማለት ብዛቱን ስልክ ቁጥር ንገሩኝ። ዜሮ ዘጠኝ አስራ ሁለት አስራ አራት አስራ ሁለት አስራ አራት ዘጠኝ ሀምሳ አንድ
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ሁለት ሁለት ለእኔ እና ለሜሮን
እሺ እ፣ account እንላክልዎት transfer ማድረግ ይችላሉ። እዛው በ cash ም መክፈል ይችላሉ።
እችላለሁ ላኪልኝ እሺ እሺ እናመሰግናለን። መልካም ቀን።
እሺ ቻው